ሰላም ጤና
ሰላም ነሽ ነሽ እግዚአብሔር ይመስገን።
ስናረግ ማለት አዎ ነው።
እንትን ነበረ ደርሳረግ በቴሌቨር ሲሆን ሶስት ፐርሰንት አሏት ዲስካውንት አዎ እኔ ቀንስልኝ ዲስካውንቱ ግሩፕ ሊደር ነበርኩ ዛሬ አሁን አብዱ ወደራሪ እህ ምንም የቀንስልኝ አይደለም ሶስት ፐርሰንቱ ለምንድን ነው
ስልክዎትን ይንገሩኝ። አንዳንድ ጊዜ እርስዎ ጋር የምታየትና እዚህ ጋር የሚቆጠው ሊለያይ ይችላል። ይንገ- ስልክዎትን ይንገሩኝ እስኪ።
አይ ከቀነሰብኝ ከ account ከ- ከቴሌብር አየችው ቀነሰብኝ ስ- እስኪ ስልክዎትን አሁን ይንገሩኝ። ይቅርታ።
የደወልኩት ይታይሻል ወይስ ልንገር?
አይ አይታየኝም። ይንገሩኝ።
እሺ ዜሮ ዘጠኝ ዘጠኝ ሀያ ዘጠኝ ዘጠና እሺ ሀያ ሁለት አስራ ዘጠኝ ሄላ እ፣ ለምሳሌ እንትን ይሄ ድንች የቺፕሱን በሰላሳ ስድስት ብር ነው አይደለ order ያደረጉት
ሰላሳ በሰላሳ ሶስት ሰላሳ
እ ሰላሳ ሰላሳ ሶስት ነው እንጃ እግዚአብሔር እሺ ሰላሳ ስድስት እ፣ ሶስቱ መቶ ስምንት ብር ማለት ነው እም።
እ፣ እኮ ትክክል ነው እኮ እንደዛ ነው የቆረጠበት ሌላ እሺ እሺ ሌላ ነው እሺ እሺ ሌላው ሌላ ከብዙ እሺ ወገን ነው ያደረኩት ዛሬ ስድስት ሰባት እሺ እሺ ዝኩኒ ኦርደር እያደረጉ ነው እ፣ ሰው ያስገቡበት አልሞላም ገና የአቮካዶ አሁን ነው ያደረኩት እሺ አቮካዶ እና ድንቹ ሞልቷል ሰው
ነጭ ሽንኩርት ጋር ቲማቲም አቮካዶ እም። ባላንስ ዜጋሽ የብሏን አይደል አዎ
እሺ አቮካዶ ሞልቷል ሰው ቀይ አዎ፣ ማለት ሽንኩርት ነው ላይ ነው እንዴ?
ግን አሁን ምን ልጆች ያሉት ግን ሶስት ፈንታ ነው የሚወጡት እ?
እ፣ ቀይ ሽንኩርት ይቅርታ ነው እያየሁት
እሺ።
ቆይ እስኪ ሁለት ደቂቃ ይታኛል መልሼ ልደውልልዎት
አዎ ሁሉን ኬስ አድርገሽ ደስ ይላል ጉዳዩ እሺ ይመስል እሺ አንድ እሺ ሁለት ምናምን ብቻ ነው ሌላው ቻርጅ አድርጎ ያላረገ አልቀረሰብኝ ሶስት ፐርሰንት እሺ እሺ ሌላውን ምን ከሁለቱ product ውጭ እንትን ብሎሎት ከፍሎሎታል
እ?
ከሁለቱ product ውጭ ከፍለዋል
ማለት አይ የድንችና የሎሚ መሰለኝ የቀነሰብኝ እንትን ሶስት percent ኡን የቀነሰብኝ ሌላውን አልቀነሰብኝም ዝም ብሎ ከሆስፒታሉ የሚቆርጥ
okay፣ የድንችና ሌላ?
የሎሚ
አዎ እሱን ሶስት percent ሳይቀንስልኝ አይቀርም ሌላው ግን እንዲሁ ነው በቃ እሺ ቆይ እስኪ ወይ እንትኑን እ፣ ትተውት ከሆነ እስኪ check አድርጌ ልደውልልዎት ሶስት percent ኡ ደውልልኝ እሺ እሺ ጠብቀኝ እሺ